ዘጠኝ መካከል እባክዎ መድረሻ
እንትና ያ እንትን እያለችው ያስተዋወቀችው ነበረ ፍሪ ዱባይ የሚለው አለቀ እንዴ?
አላለቀም።
እና
ልመዝግባችሁ እ
ልመዝግብ።
አዎ እሺ ሙሉ ስም ልውሰድ።
ተስፋነሽ ጫኔ
ማን አሉ?
ተስፋነሽ ጫኔ
ተስፋነሽ ጫኔ። እድሜ
እድሜ ሰላሳ ሶስት
የትዳር ሁኔታ
ያገባ